hello ሰላም እንዴት ነሽ?
እግዚአብሔር ይመስገን።
Burger and Beyond ነው አይደለም?
በበ
ከ BeU ነው የምደውለው ነው ወይ አይደለም?
እናት ስልኩ ስለተቀየረብኝ ነው። እሺ እሺ order ነበር ሀምሳ ዘጠኝ ዘጠና ሶስት order ታዛችሁ ነበር አይደለም?
እ፣ አሁን እኔ ወጣ ብዬ ነው ያኛው ስልክ አልነሳለሽ።
አይ አልሞከርኩበት በታ በዚህ ነው የሞከርኩት።
ያኛው ስልክ ምን ነው ምን ተፈጠረ? ችግር አለ?
አልታዘዘም። order order እኛ አስገብተን ነበረ ግን አልታዘዘም እያሉት ነው driver መጥቶ።
ተደውሎላችኋል?
አዎ ተደውሎላቸዋል።
በቃ እስቲ check ለማድረግ በዛኝ ነበር።
እስቲ በዛኛው check አድርጌ እኔም ልደውልላቸው። እሺ በቃ እሺ ና እሺ እሺ